okay ሰላም ሰላም جناب.
ሰላም እንዴት ነህ አለን እግዚአብሔር ይመስገን።
ቲክቶክ ላይ ነው ስልካችሁ ያገኘሁት ነው አንድ ነገር መጠየቅ ፈልጌ ነበር እሺ ይቻላል። ምን ነበር?
እ፣ ለሕክምና ወደ ውጭ ለመሄድ ፈልጌ ነበር እና እንትን ታደርጋላችሁ እንዴ process ታደርጋላችሁ እናንተ
አይ እኛ የህክምና process ያው የምናደርገው መረጃውን እንሰጣለን። እዛ ሲሄዱ የሚያስፈልጉትን ነው እንጂ የህክምና process ኡ ምናምን ነገር እ፣ ትኬት office ነው የሚጨርሱት። በዛ በአካል ሂደው
okay እሺ እሺ፣ ምን ሌላ- ምን ያስፈልገኛል
እሺ አንድ ደቂቃ ጠብቁኝ። ሌሎት እሺ
ወዴት ሀገር ነበር የሚሄዱት? ይቅርታ ህንድ ወደ ህንድ። እሺ ያየሁሎት። he- hello
ወይ ይቅርታ መስመር ስላቆየሁት። ምን ምን ነበር የሚፈልጉት? ሰው ምን ያስፈልጉታል ሲሄዱ? stretcher፣ ኦክሲጅን ወይስ አይ ዊልቸር?
ምንም ምንም አያስፈልገኝ ምንም አያስፈልጉትም።
አዎ
እሺ መብረር ይችላሉ በራስዎት? ከሰው ጋር ነው የሚሄዱት?
አዎ ከሰው ጋር ነው የምሄደው እርስዎ ይችላሉ አይደለም መብረር?
ምን አለኝ እርስዎም ብቻዎት መብረርም ይችላሉ?
ይ- እችላለሁ አዎ።
okay so እንደዛ ከሆነ እሺ፣ አንድ ደቂቃ ቆይ ጠብቂኝ። ሌሎች እሺ፣ hello ወይ ይኸውልዎት እ፣ እርዳታ የማያስፈልጉ ከሆነ በራሶት መጓዝ የሚችሉ ከሆነ ቪዛዎትን፣ የትኬቶትን እና የሕክምና መረጃዎትን ያው እዛ ሲደርሱ የሚሰጡን ይዘው ብቻ ነው የሚሄዱት። ሌላ የሚያ- የሚያስፈልጉት ነገር የለም።
እሺ
እሺ፣ ሌላ ምረዳት ነገር ይኖራል?
አይ ምንም thank you አመሰግናለሁ እሺ፣ ስለደወሉ እናመሰግናለን። መልካም ቀን።
እሺ